ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ሰማንያ እንትን- ሰማንያ ስምንት ነው የደወሉት።
እርግጥ ነው።
አዎ ምን ለብሰው?
እ፣ አይ ይሄ ምን ነጋ ራሱ ውድድር ላይ አንድ ማ- ምንድን ነው እሱ እ፣ ማስታወቂያ አምስት አይ- መቶ ብር እ? እ?
አይተው ነው information አዎ ድምፅ ምን ላይ በድምፅ ነው ያዩት?
የነጋ ራሱ ውድድር የለም
አይደለም Flintstone ነው ነው የደወሉት።
እኮ እሱ በእሱ እኮ ነው በእሱ ላይ እኮ ነው Flintstone እሱን ነው ቲቪ ላይ ነው ማስታወቂያ።
ሬዲዮ ላይ?
TV TV ላይ ትላንትና እሑድ OK OK። የ share ማስታወቂያ አይተው ነው information ፈልገው።
share ነው አምስት መቶ ምናምን ብር የሚሉት share ነው የአንድ share ዋጋ
እ፣ ነው የአንድ share ዋጋ አምስት መቶ ብር ነው።
እሺ ስንት share ነው መገዛት የሚችለው?
በትንሹ አርባ share አንድ ሰው መግዛት ይችላል። ትንሽ minimum ኡ
እሺ እሺ አርባ share ማለት ሀያ ሺህ ብር ማለት ነው።
ይሄንን ለማጣራት ነው። እሺ እሺ እሺ፣ እሺ